ታሪካችን የትላንት የዛሬ ሳይሆን ታሪካችን የሺህ ዓመታት ነው። የአንድነት ውላችን ኅብረታችን ኅብረታችን በሰላም በፍቅር በመከባበር አንዱ አንዱን ሳይንቀው አብረን ብንኖር ሀገርስ ነበረን ውብ ለምለም ምድር ከሀገርም ኢትዮጵያ የማታሳፍር ሰላም ሰላም በሉ ለሰላም ዘምሩ ሰላም በሉ እስቲ ተባበሩ ሰላም ለሀገራችን ሰላም ለሀገራችን ሰላም ለሕዝባችን ሰላም ለሕዝባችን ሰላም ለዓለማችን ሰላም ለዓለማችን ሰላም በዘር በሃይማኖት በጎሳ በነገድ በዘር በሃይማኖት በጎሳ በነገድ መፋተጉ እንዲቀር ጥላቻ እንዲወገድ ባስመሳዮች ባስመሳዮች ባስመሳዮች ሴራ በመሰሪ ተንኮል ባስመሳዮች ሴራ በመሰሪ ተንኮል እስቲ ቃል እንግባ እንዳንከፋፈል በሉ ቃል እንግባ እንዳንከፋፈል አሰላም ሰላም በሉ ለሰላም ዘምሩ ሰላም በሉ እስቲ ተባበሩ ሰላም ለሀገራችን ሰላም ለሀገራችን ሰላም ለሕዝባችን ሰላም ለሕዝባችን ሰላም ለዓለማችን ሰላም ለዓለማችን ሰላም ስራ ባህል ቢሆን የሰራ ቢከበር ስራ ባህል ቢሆን የሰራ ቢከበር ሀገሩን ለማልማት ሁሉም ቢተባበር ቢተባበር ቢተባበር ሰብአዊ መብታችን ዛሬም ቢከበር እረግጬ ልግዛህ መባሉ ቢቀር አገርስ ነበረን ውብ ለምለም ምድር አኩሪ ታሪክ ያላት የምታስከብር ሰላም ሰላም በሉ ለሰላም ዘምሩ ሰላም በሉ እስቲ ተባበሩ ሰላም ለሀገራችን ሰላም ለሀገራችን ሰላም ለሕዝባችን ሰላም ለሕዝባችን ሰላም ለዓለማችን ሰላም ለዓለማችን ሰላም የሰላምን ችቦ አብረን ብናበራ የአንድነትን ችቦ አብረን ብናበራ መከፋፈል ቀርቶ ብንኖር በጋራ አገራችን ኢትዮጵያችን እግዚአብሔር ቢያላብሰን የፍቅርን ሸማ ቂም ጥላቻን ትተን እኛ ብንስማማ የውብ ውብ ነበረች አገራችንማ የጀግኖች አገር ናት ኢትዮጵያችንማ ሰላም ሰላም በሉ ለሰላም ዘምሩ ሰላም በሉ እስቲ ተባበሩ ሰላም ለሀገራችን ሰላም ለሀገራችን ሰላም ለሕዝባችን ሰላም ለሕዝባችን ሰላም ለዓለማችን ለዓለማችን ሰላም ለዓለማችን